ጤና ይስጥልኝ። በስቤት ቤቴ ነው ምን ልርዳው።
እንትን fail አድርጎብኝ ቀርቶ ነበር አምስት መቶ ብር
ምን አልከኝ?
አምስት መቶ ብር እንትን ነበረኝና ምን
betting withdraw ነው?
እንትን አልኩት። አዎ withdraw በዚህ ስልክ አዎ አዎ መች ነበረ?
እንትና ትናንትና። እሺ አንዴ አዎ እሺ
አምስት መቶ ብር በ voucher ነው እሺ ያወጣኸው።
በቮቸር በቮቸር ሲሆን ሁለት አይነት አማራጭ አለ።
እ አንደኛው አቅራቢያ ቤት ቤት ሱቅ ካለ እዛ ሄደህ cash ትቀበላለህ። voucher code ትሰጣቸዋለህ፣ አምስት መቶ ብር ይሰጠዋል።
እ ሁለተኛው አማራጭ ደግሞ እኔ step ኡን እነግርሃለሁ፣ ወደ ቤት ቤት ትመልሰዋለህ፣ ግን ድጋሚ ወጪ ማድረግ አትችልም። hello Hello፣ step ኡ ልቀበል ቴሌግራም አለ ወይስ እንደዚህ ልላ- ልንገርክ?
እንደዚህ ትነግሪኛለሽ?
የቤት ቤት ቀሪ balance ህን የምታይበት ጋር account history የሚል አለ።
እሺ በቴሌግራም ትልክልኛለሽ?
ይቻላል። Hi በለኝ ዜሮ ዘጠኝ ዜሮ ሶስት እሺ ቆይ ስልክ እያየሁ- ቆይ ቆይ ቆይ ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት አርባ አራት አርባ አራት እሺ አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ አርባ ሰባት ሰባት አዎ።
እሺ እሺ እዛ ላይ Hi በለኝ እና እልክልሃለሁ step ኡን።
እሺ እሺ
እሺ እሺ